ሄሎ ጤና ይስጥልኝ መሳይ ከዊፕላስ ሶሉሽን ነው የምደውለው። እኛ አፕሊኬሽን ላይ ተመዝግቦ ነበረ። ዊፕላስ ሶሉሽን ዊፕላስ ሶሉሽን። እሺ የተመዘገበው አሽከርካሪ ነው ወይስ እንደ ተጠቃሚ ነው?
አይ ሶፍትዌሩን ለመሞከር ነው እንጂ
ለመጠቀም ለማየት። እሺ አይ አሁን የተመዘገቡት አሽከርካሪዎች የሚመዘገቡት ላይ ነው እና service የሚሰጡ ድርጅቶች ለመጠቀም ዊፕላስ ሶሉሽን ይዘራ የሚል አለ። በውስጡ አርባ አራት service ኦች ትራንስፖርት እና ሶስት መቶ ሀምሳ game ኦች አሉ። እሱን መጠቀም ይችላሉ።
እሺ እሺ እሺ በተጨማሪም አሸናፊ የሚያደርጉትን referral code ማግኘት ይችላሉ። ቻሌንጅን መሳተፍ ከፈለጉ።
እሺ ችግር የለም።
እሺ አመሰግናለሁ። መልካም ቀን።
እሺ